ሰላም ጤና ይስጥልን።
አብሮ ይስጥልን።
ፖሎ car rental።
አዎ ፖሎ car።
እሺ ከዊፕላ solution ነበር የምንደውልላችሁ።
እሺ ዊፕላ solution በአንድ application ውስጥ ሀምሳ አይነት መተግበሪያዎችን ይዞ የመጣ ሲሆን እናንተም ድርጅታችሁን register በማድረግ አብራችሁ እንድትሰሩ ነበረ።
okay እሺ ፈቃደኛ ነሽ?
አ፣ እስቲ ቆይ አንድ የምልሽ ልደውል።
እሺ፣ እሺ።
thank you።
hold ላርገው፣ አትዝጊ። hold ላርገው እና አብሪ።
እሺ
Hello አቤት።
ሰላም ሰላም ጤና ይስጥልን። እንዴት ነሽ?
አብሮ ይስጥልን አለ እግዚአብሔር ይመስገን። ከዊፕላ Solution ነበር የምንደውልላችሁ። ስልካችሁን ኢንተርኔት ላይ ነበር ያገኘ ነው።
እሺ ዊፕላ Solution አንድን አገልግሎት በሀምሳ አገልግሎቶችን በአንድ application ይዞ የመጣ ድርጅት ሲሆን ነጻ advertising እየሰጠ ነው እሺ እና register በማድረግ ከኛ ጋር አብራችሁ እንድትሰሩና advert እንድታደርጉ ለማሳወቅ ብለን ነው።
Okay እና አሁን እኛ ራሳችን ፈቃደኛ- register የምናደርገው አዎ app link ኡን እልክልሻለኝ። ከፈለሽ ከ App Store እና ከ Play Store ላይ በማውረድ እም፣ register ማድረግ ትችያለሽ።
እሺ እሺ፣ በጣም አመሰግናለሁ።
እሺ እሺ እኔ መብት